ጤና ይስጥልኝ የተሰጠኝ ባክዎን ልርዳዎት?
ጋምቤላ ለመቼ ፈልጌ ነበር?
ጋምቤላ ለመቼ ነው የፈለጉት?
እ?
ለመቼ ነው የፈለጉት? ሄሎ
ነገ ለነገ።
ለነገ አዎ
ለስንት ሰው ነው?
የከሰዓት
መሄጃ ብቻ ነው?
መሄጃ መ- እ፣ መሄጃ ብቻ ኦኬ።
መሄጃ ብቻ ነው።
እሺ፣ ለአንድ ሰው
ሁለት ሰው
ሁለት አዋቂ ነው?
አዋቂ አ Okay። እሺ የከሰዓት እ፣ ስምንት ሰዓት ላይ ነው።
እ ስምንት ሰዓት check-in አ check-in ኡ ስድስት ተኩል ነው airport የምትገኙት።
እሺ ዋጋው ለአንድ ሰው 4499 ብር ሊያዝላችሁ
አራት ሺህ አራት መቶ ዘጠና ዘጠኝ ብር ለአንድ ሰው አዎ።
አራት ሺህ አራት መቶ ዘጠና ዘጠኝ ብር እ?
4500 ማለት ያ
አ፣ አ።
ቡክ ላድርግላችሁ። አ?
ቆይ አትያዝ ቆይ እሺ ሌላ